Hello ይሁን ወይ ብሩኬ እንትን አንዱ እኮ አልተሰካም። HDMI cable ኡ ከአንዱ ቴሌቪዥን ጋር ሰካሁት። አንድ አሁን ሰካሁት። አንደኛው ደግሞ በእንትን ከእንትኑ ቀጥታ ነበር የተሰማራው። ያው አሁን የምትነኪው ልክ ነው፣ እየሰራ ነው ሁለቱም
ሁለቱም ቲቪ ላይ መጥቷል። እየመጣ አይደለም። ለእኔ አያሳየኝም
እ ለእኔ አያሳየኝም። ከእንደገና እንትን ልላክ AnyDesk ኡን ቆይ ከእንደገና ልላክ ሳልወጣ እዛ ሁለት display ሲሆን ያሳያል እና
እሺ አሁን አንድ የትኛውን ነው እየነካሽ ያለ? ያኛው ሰው ስነፋ አንድ ብቻ አንዲት ብቻ ነው የተሰካችው። አየሁ ይሄኛው አልተሰካም። አንዱ የ HDMI cable አንዱ ኬብል በትክክል አልተሰካም።
ኧረ አ ለዛ ነው እስቲ ቆይ አብ- እስቲ አሁን አብ- ንቀልና ሰካው። አ አንድ ነው አሁንም አንድ ነው ያለው።
አንድ ነው። እስቲ ይኸኛው ቲቪ ነው።
አ- አ፣ ከዚህ አይደለም የሚስተካከለው ከእንትን ነው በኬብሎቹ እንልና ሰካካቸው በትክክል Hello ስፒኗ እኮ ነች። እ፣ ስፒኗ እየወጣች እኮ ነው። ለዛ እኮ ነው።
ብሩኬ አ፣ ወዬ
app ኡ መጥቷል እኮ እንትኑ ላይ ቲቪው ላይ አ፣ ቲቪው ላይ መጥቷል። ግን ደግሞ ይኸውልሽ የተሰካው አንዱ ብቻ ነው። አየሽው? ሁለት display አይደለም የሚያሳየኝ ለኔ። ለአንተ ሁለት ነው የሚያሳየህ? ሁለቱም ላይ አለሽ? አሁን አሁን አሁን አለሁበት እኔ። ሁለቱም ላይ አለ?
እዚህ ላይ አንደኛው ቲቪ ላይ የለ አ፣ እኮ አንዷ አልተሰካችም ኬብሏ በትክክል አንደኛው ቲቪ ላይ ነው እንትን እያለከፈ የ- የሌለው ላይ በትክክል ሰካው። አሁን ይሄ ይሄ አሁን ያለውበት ትክክል ነው። አንዱ ግን HDMI cable ኡ በትክክል አልተሰካም።
እሺ ሻባል